ሄሎ hello ቤት ቤት ያስልኝ ቤት ቤት።
በዚህ account በዚህ ስልክ account መክፈት ፈልጌ ነበር እሺ
እና ስከፍተው እምቢ ይለኛል።
ምንድን ነው የሚልህ?
የሆነ ጽሁፈት ያመጣል ብቻ
እ success አላረጋለኝ።
እሺ ምናልባት ይኸውልህ ቁጥርን ስታስገባ ከዘጠኝ ጀምረህ ነው የምታስገባ። ዘጠኝ አስራ አራት ሀያ አራት ምናምን እያልክ ማለት ነው።
አዎ እንደዛ ነው ምናልባት ችግሩ ያስገባው።
password ላይ ሊሆን ስለሚችል የ password ኡን ደግሞ የምታደርገው ፊደል አረኩ አጠቃላይ- ቁጥር አዎ፣ አጠቃላይ ስምንት አድርገህ cap- አዎ።
መጀመሪያዋን capital letter ታደርጋታለህ።
አዎ እንደዛ አረኩ።
ከዛ ከዛም ቁጥር ቁጥር አስገባው symbol እና small letter ም መግባት አለበት። small letter አስገብተሃል?
እሱን አላስገባም። እስኪ ቆይ እሺ እንደዛ አድርገህ አጠቃላይ ስምንት አድርገህ ሞክረው፣ ይሰራል። እምቢ ካለ ቴሌግራም ላይ screenshot አድርገህ ላክልኝና እሺ፣ ጽፍልሃለሁ።
እሺ፣ አመሰግናለሁ።
እሺ።